hello
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው? እንዴት ነሽ? ከአዲስ አውትፊትስ ነበር የምንደውለው።
እ እ
ከአዲስ አውትፊትስ ነበር የምንደውለው። የ online order አስገብተሽ ነበር አይደል? ጌጣጌጦች፣ የጆሮ
ምን አስገብተሻል?
online order አስገብተሽ ነበረ። ጌጣጌጦች፣ የጆሮ
አሁን ለማን
ሄሎ
አቤት አቤት፣ አሁን ይሰማል። ሄሎ ሄሎ